እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
For English, press 2. Afaan Oromof lakkoofsa sadii tuqaa. Inni Tigirinya arba'ata ይስቀጡ. አፍ ሶማሊ ላስቲም ኮሜዲ ወራ መጠቀም የለብንም። ላስቲም ኮሜዲ ከኤጀንሲ የመጣ ነገር ነው። በቃ ተፋቱ። ፈረንጆቹም ስለሚጠቀሙ እኔም ራሱ ይቅርታ፣ አሁን በቃ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
For English, press 2. Afaan Oromof lakkoofsa sadii tuqaa. Inni Tigirinya arba'ata ይስቀጡ. አፍ ሶማሊ ተወርሸን እንደዛ ነው አይደል? እንደ ኩርሳይ ጋር ሁሉም እንደዛ ነው በልስ ነው ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
For English, press 2. Afaan Oromof lakkoofsa sadii tuqaa. Inni Tigirinya arba'ata ይስቀጡ. አፍ ሶማሊ ተወርሸን
ሙሉ ነው። አሁን ላስቲም ለእኛ ሴት ይሰጣል። ለእነሱ ደግሞ ሲደውልሽ የአባቱ ስም ነው ይቅርታ፣ ከፍተኛውን የሙከራው ጊዜ አልፈዋል። እናመሰግናለን። እባክዎን ወደ 8994 አጭር የጽሑፍ መልዕክት ይላኩ፣ ወይም ለተጨማሪ እገዛ ወይም መረጃ አርዲን ይጎብኙ። ደህና ይሁኑ።
የሚሆነው።